ቤት
ሰላም ነው።
አለን ሄሎ
ሄሎ ሰላም ጤና ይስጥልን ቤት ቤት
ማታ መቶ ብር አስገባለብኝ የት እንደገባ አጣኝ።
እሺ አንዴ መስመር ላይ ጠብቀኝ እሺ እሺ ወልዬ፣ እሺ ወልዬ።
ሄሎ ጤና ይስጥልን ቤት ቤት
ማታ መቶ ብር አስገባለብኝ የት እንደገባ አጣኝ።
ከ account ዎ ላይ ነው ከቤት ቤት account ዎ ላይ ነው ወጪ ያደረግ አዎ፣ አዎ፣ አዎ ከ account ኤ ላይ ነው።
በዚህ ስልክ ቁጥር ነው።
አዎ በዚህ ቁጥር አ- አዎ በዚህ ቁጥር ነው።
እሺ ትንሽ ጠብቁኝ አንዴ።
አውዱ ነው ተታሽ አይ ማይ አውዱ ነው ታ አቢ ወፍረ ነው ወፍረ ነው አንቺ deposit fail አድርጎ መሰለኝ አቢ
ሄሎ
አዎ ይሰማል ይሰማል እ፣ ከቴሌ ብር እያተላከሉትን screenshot አድርገው ይላኩልን በቴሌግራም ላይ
ያ deposit ነው መጀመሪያ የተላከው የሚያደርጉት። ከቴሌ ብር ወደ ቤስት ቤት ነው ያስገቡት አ መቶ ብር
አዎ ስለዚህ ከቴሌ ብር እያተላከሉትን confirmation ነበር ላክሽ አዎ የተላከሉትን ወደኛ ይላኩልን
እሱ እሱ ከጠፋስ
እሱ ከሌለ ወደ ቴሌ ብር ይደውሉና እንዲላክሎት ያርጉ
ቴሌ ቴ- ወደ ቴሌ ብር አዎ ወደ ቴሌ ብር ይደውሉ
እሺ ቴሌ በስንት ልደውል መቶ ሀያ ሰባት
ግን ብሩ አለ
ብሩ ወደኛ ታልፏል
እ ግን እንትኑን ማሳየት አለበት ይላኩልን መጀመሪያ
አ- እኔ እ- ይቅርታ ወንድማሞቼ ስለምፈራ ድሌ ወዲያው ነው delete የማደርገው
ስለዚህ በቃ ይደውሉና መቶ ሀያ ሰባት ላይ ስለሚልክሎት
እ ይጠይቋቸው እሱኛውን screenshot አድርገው ወደኛ ቴሌግራም ላይ ይላኩልን
እሺ እሺ